ጤና ይስጥልኝ። ሮዛ ዶክተር አሚራ
ይቅርታዬን የመቤት ሰለሞን ሰላም።
እንትን ኤክሰል ፊውቸር ፓይፕ ፈልጌ ነበረ።
ምን አሉኝ?
ኤክሰል ፊውቸር
ስፔል ያደርጉልኛል? ይቅርታ አቤት ስፔል ያደርጉልኛል? ሌተሩ ፌል እ በምን
ማለት ይንገሩኝና ስፔቸሩ ይፈልጉልኝ።
እሺ ኤክሰል X R
አይደለም በ- በ- በፊደል ልንገርሽ እንዴ እም፣ እሺ E እም፣ X እም፣ C እም።
E L ከዛ future S U
እሱ ችግር የለም።
እሺ ፋይፎ brand ኡ ኢቲ ቦንድ ነው።
ቆይ አንዴ እሺ።
እሺ ሳይቶ ለተናገሪ
ሄሎ አቤት
ይቅርታ እያገኘሁት አይደለም። እስቲ እሺ
ቼክ አድርጌ እነግሮታለሁ።
እሺ፣ ስለዚህ መስመር ላይ ጠብቀሽ አይፎኑ
እ እ ቁጥሩ ስንት ነበረ?
ፋይፎ
እሺ እደውላለሁ ደግሜ
እሺ እሺ፣ ደውላለሁ እኔ ደግሞ እኔ